ባባ
hello ጤና ይስጥልን።
አብሮ ይስጥልን። አሁን እያወራሁሽ ነበር ተቋረጠ።
እሺ bZ4 አለን
እሺ ምን ያህል ነው እሱ?
አምስት ነጥብ ሶስት ነው ሀያ ሀያ ሶስት ነው። ሻንጋ ያለን አምስት ነጥብ አምስት ሀያ ሀያ ሶስት የኤሌክትሪክ መኪና
okay እ አነስተኛዎች አሉ like የቀነሰ like እንደ እነ ሶስት ሚሊዮን ምናምን
እንደዛ ያ- አሁን ላይ ያለንም ሶስት ሚሊዮን ማለት ሙሉ ክፍያው
አይ ከባንክ ጋር እናገናኛለን አይደል? እንትና ከባንክ ጋር እናያይዛለን።
okay ስለዚህ ዲዛይሩን ምን ያህል ይሄ zero zero ስንት ሀምሳ ሀምሳ ነው like ከባንክ ከምን ጋር ባንክ ጋር ነው የምታገናኙት?
ሀምሳ ለስንት ዓመት ሀምሳ ነው?
እም፣ በ- በንግድ ፍቃዱ ለሶስት ንግድ አመት ፍቃድ የለኝም።
እኮ በንግድ ፍቃድ ነው ምና የሚ- እንትን የሚባለው ማለት ነው።
okay እንዳለ ግዴታ መስራት ንግድ በንግድ ፍቃድ ፍቃድ ነው።
ንግድ ፍቃድ ያስፈልጋል። የእርሶም ቢሆን የሌላ ሰውም ቢሆን ንግድ ፍቃድ ያስፈልገናል።
okay ስለዚህ ከዛ ሶስት ሚሊዮን ሶስት ሚሊዮን ሶስት ሶስት- ሶስት ሚሊዮን ሶስት መቶ ሺህ ነው ያልሽው ዲዛይሩ
ዲዛይር ሀያ ሀያ ሁለቱ ሶስት ነጥብ ሶስት ያለጠፈው ማለት ነው ታርጋ okay ስለዚህ ግማሹን ነው መክፈል የሚጠበቅብኝ
እ፣ እስከ አንድ ነጥብ አምስት ድረስ እናመቻችሎታለን ቀሪውን cash cash እሺ አመሰግናለሁ እሺ